ሜሊክ ነው ስሜማ እሙሹ ገበያ ወደ ጓዳ እንሂድ ሽርሽር እንግባ ዛሬ ይመችሻል ስንት ሰዓት ላይ ልምጣ እባክሽ ንገሪኝ ምንም የለው ጣጣ ስልክሽን ስጪማ የኔማ ቆንጅዬ ሲደብረሽ አንቺ ሀለር ላርግሽ ብዬ አውቃለሁ ጨዋነሽ አቶ ጂም ሆሆይታ አላስጨናንቅሽ ያልኩኝ ፈታ ፈታ እንገናኝ በቃ ተመቺ ልመችሽ አይዞሽ ከኔ ጋር ነሽ የለም ይረብሽሽ I'll take you anywhere ሞልም downtown ም የእኔን አንቺ ነገር እስኪያስገርም ሰውን ፉገራ አይደለም የያዝኩ ጅንጀና ቆሜ ቀርቼ ነው በመልክሽ ቁመና አረ ተመቸኛ አንቺ ያራዳ ልጅ እኔም የገባኝ ነኝ የአቶ ዮሐንስ ልጅ ፋዘርሽ ካሰሙ ወደ ቤት ግብ ያለ የእኔን አንቺ ነገር ነገሩ ዱብ አለ ማዘርሽ ተቆጡ ሰፈሩ ጉድ አለ የእኔን አንቺ ፍቅር ይባሱ ቦግ አለ ብዙ hater በዝቶ እኔን አንቺ አለን ጠንክረን በፍቅር አንድ ላይ ቆመን ፔሲ መሃል ገብቶ ሊፈታተነን እግዚአብሔር ይመስገን አሁንም አለን። ሚሊኮ you already know